ሄሎ ሄሎ ጉደኛ ጤና ይስጥልኝ ቤተሰቤት አዎ
ምን ነበር የዛሬው ልጅ ነው በእናትህ ደግ እኮ አልገባም ብሩ
ስልክህን ንገረኝ አንዴ አንዴ ስልክህን ንገረኝ ዜሮ ዘጠኝ አርባ ስምንት
አርባ ስምንት ቀጥልሽ ሰማንያ okay አየሁት ሺህ አምስት መቶ እና ሶስት መቶ ነው አይደል አዎ በእናትህ መቼ ነው ቆየ እኮ ሪፖርት ተደርጓል ወንድሜ ስላልመለሱልን ነው ሲመልሱልን ሲመልሱልን እናውቃለን ያንተ ብቻ ሳይሆን የብዙ ሰው ነው እንደዚህ ተብላችሁ እየሰሩ ያሉት እሺ ለዛ ነው ሰምተኛል አይደል ወንድሜ አይታወቅም ሳንቲም ፔ ራሳቸው ይመልሳሉ እስከሚመልሱ ግን እኛም እየጠበቅን ነው አንተም ብትጠብቅላል እሺ
okay ግን ብሩ የትም አይሄድም ይመለስልሃል
ኦኬ እሺ እሺ በል